Hello፣ ሰላም ጤና ይስጥልኝ።
አቤት ሰላም ነው።
እግዚአብሔር ይመስገን። ከቤት ቤት ነበረ ምደውልልህ።
እሺ እሺ፣ አሁን አውርተን ነበር አደለች? talk ላይ አዎ አዎ። እንዴ ያልተሰለፈ ተጫዋች እንዴት option ታስገባችሁ? lost ነው ትላለች እኮ lost አይደለም የሚሆነው። void ማለት void ሲሆን odd ኡ ወደ አንድ ይቀየርና አ ከዛ በኋላ like እንዴት ነው ሌላው ትኬት ካለፈልህ እሺ ደረገ ሌላው ታገኛለህ።
እሺ። አይ ችግር የለውም እንደዛ ከሆነ እኔ እኮ void መስሎ- lost መስሎኝ ነው።
lost ሳይሆን void ነው የሚሆነው። odd ኡ ወደ አንድ ይቀየራል ነው እንጂ lost አይደለም የሚሆነው።
ችግር የለም። እሺ ችግር የለም።
እሺ መልካም እሺ አመሰግናለሁ። እሺ አሜን።